ጤና ይስጥልኝ። አሪፍ ሎዛ ነኝ። እባክዎን ልርዳዎ?
Hello አቤት። ጤና ይስጥልኝ።
ቅድም complain አስመዝግቤ ነበረ። ተደውሎልኝ ነበረ ወደ ሁሉ ስፖርት ብሩ ተላልፏል ተብዬ ነበረ። ሁሉ ስፖርት ላይ ደግሞ የለም ስገባ።
እሺ ደንበኛችን ስሞትን ማን ልበል ሙሉ ስሞት።
እሼቱ አዱ
ድምጾ ተቆራረጠብኝ። ይቅርታ ማን አሉኝ?
እሼቱ እሼቱ እሸቱ።
አዎ እሼቱ አዱ እሺ እሺ። ደንበኛችን በስልክ ቁጥር ነበር ያስመዘገቡት።
አዎ እሺ አንዴ መስመር ተደው- ላይ ጥብቆ የሌለው እሺ።
እሺ ደንበኛችን መስመር ላይ አሉ።
አዎ አለሁ እሺ፣ አለሁ።
ይቅርታ ስላስጠበቁት ወ- failed notification ሆኖ ወደ wallet ኡ ተመልሷል ብሩ።
እንደ wallet ኡ ላይ እኮ አጣው እኮ።
አዎ ሁሉ ስፖርት contact ለማድረግ ሞክረዋል። ምናልባት active እንዲያደርጉሎት።
OK እነሱን አላገኘኋችሁ።
እሺ ደንበኛችን contact ለማድረግ ይሞክሩ፣ ምክንያቱም እነሱ እሺ።
active ማድረግ አለባቸው እሺ ብሩ እሺ ወደ wallet ኡ እንዲመለስ።
እሺ እሺ thank you እሺ እሺ እሺ እሺ፣ እኛም እናመሰግናለን ስለደወሉ ደንበኛችን።
እሺ የኔ እናት እሺ እሺ እሺ።